ቀጥታ ገናኝ ጤና ይስጥልኝ።
ሄሎ ስጥልኝ ጤና ይስጥልኝ።
ስጥልኝ ሄሎ ሰላም እባላለሁ ከአሪፍ ፔ ነው የምደውለው።
እሺ እሺ አውቄያለሁ አውቄያለሁ
ኤክስፖርት ነው።
አዎ ጤና ይስጥልኝ። የደወልኩት ታህሳስ ውስጥ ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነው። ዝግጅቱ አሪፍ pay በሚሰጠው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመረቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋት ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
okay የት ነው?
የኢትዮጵያ ብሔራዊ ቲያትር
አ okay okay okay መቼ ነው ያልሽኝ?
ታህሳስ ሶስት ወይም December አስራ ሁለት
December 12 እሺ እሺ
ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እችላለሁ? ይመችዎታል?
አ December 12 ቀን calendar ኡን እያየሁ ነው ያለሁት calendar
ሐሙስ ቀን ነው የሚለው
በስራ ቀን ነው ያደረጋችሁት?
ምናለኝ?
አይ በስራ ቀን ነው ያደረጋችሁት ያልኩኝ።
አዎ፣ ሐሙስ ቀን
አ አስራ አርብ ቀን ነው የሚለው December 13 ነው ያልሽኝ? አስራ ሁለት December አስራ ሁለት አዎ።
አስራ ሁለት ነው። አዎ okay። አዎ። እሺ እሺ ይቻላል ይመቸኛል።
እሺ፣ በጣም ጥሩ ጊዜ የተሰጠው ስላዳመጡ እናመሰግናለን። መልካም ቀን።
እሺ መልካም እሺ